है ना ሰላም ነሽ እግዚአብሔር ይመስገን።
አለን ዘጠና ስምንት ስልሳን ኮምፕሊት በይልኝ በእናትሽ እንግሊዘኛ ተነጋሪ ነበርና ሎኬሽኑን ተጠቅሜበት
ተጠቀሚበት
አ እንግሊዘኛ አይችልም ነበርና እሱ በማፕ ሂጄ ነው ዘጠና ነገ ገብቷል ስድስት ስልሳ ነው ያልከኝ ስልሳ አንድ።
አይደለ?
ስልሳ አንድ ስልሳ አንድ አንድ አ የት የሚነሳ ነው?
ከየህሩት ሬስቶራንት ነበር አሁን ጨርሼዋለሁ ዘጠና complete በይልኝ ስድስት ስልሳ አንድ ማነው ስምህ?
አሌክሳንደር ብለ order ኮምፒውተር ያለው ነው። እሺ አሌክሳንደር ልልሃለኝ።
አሌክሳንደር እሺ እሺ